የዘጠኝ ስልን ቤተሰቤት ባለቤት ነኝ።
ቴሌብር የለም እዛ ላይ ምን ነው ምን ሆነ ነው
ምን ነበር ወንድሜ?
ከቴሌብር ወደ ቻፓ ለመላክ ማለት ነው እሺ እዛ ላይ ቴሌብር የለማ
አለ አለ
application
በ SantimPay ከሆነ ቴሌብር አይሰራም። አሁን ቲቪ ጠፍቷል። በእርግጥ
ቴሌብር አይሰራም አዎ አዎ።
እና ስንት ሰዓት ነው የሚለቀቀው?
ምን አልከኝ ወንድሜ?
ስንት ሰዓት ነው የሚ- የሚሰራው?
እ፣ ይስተካከላል አሁን በቅርብ። እሺ
እሺ እሺ እሺ